hello hello
አቤት ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን። Donkey Tube ነው የምንደርሰው።
ያው አውቄያለሁ Donkey Tube ስራ ለመቀጠር ነበረ። hello hello
አቤት ያሰማል።
እሺ፣ application ኑን እንትን ላይ ስሞክረው እምቢ አለኝ። እንዴት ነው ማስገባት የምችለው CV?
ምን ላይ ነው ያዩት ማስታወቂያው?
YouTube ላይ
ስለዚህ ሙሉ ቪዲዮውን ይዩትና ከቪዲዮ ስር መመዝገቢያ link አለ። በዛ link እሱ apply ያለ አዎ፣ link ኡን ስነካው አልከፍትም ስላለኝ ነው። እሱን እያየሁኝ ነው አሁን የምደውልልሽ።
YouTube ላይ ያለው ያው ኦንላይን ነው apply ማድረግ የሚቻለው በዛ link እዛ ላይ የዛ link ስላለ እህ፣ link ኡ ላይ ነው apply ማድረግ የሚቻለው።
እሺ እናቴ፣ ግን አልከፍትም ስላለኝ ነው ለዛ ነው የደወልኩት።
ይከፍታል። ያው ሁሉም ሰው በሱ ስለሆነ apply የሚያደርገው በድጋሚ ነው።
እሺ እሺ፣ ማይ እናመሰግናለን።
እሺ፣ አመሰግናለሁ። እሺ፣ ከፈተ